ጤና ይስጥልኝ። ሁሉ ስፖርት ባኮ ምን እርዳዎት?
አብሮ ይስጥልን።
ምን እርዳዎት?
እንትን እንትን ላይ ነበር ፊት ለፊቱ ላይ ይሄ interface ኡ ላይ የጥያቄ ምልክታችሁ እ match ያደረገውን game ለማየት እየከለለ እሱ ሌላ option ይኖራቸዋል።
ሌላ option የለንም ለጊዜው።
እህ፣ እንትናችሁ ደግሞ transaction ኣችሁ አሁን እየሰራ አይደለም።
transaction ኡ አዎ እየሰራ አይደለም። ምን transaction history ው ነው?
አይ hist- history ይሰራል። history ያሳያል እንትን ለማስገባት እና እንትን ለማለት እ፣ እሱ ይስተካከላል፣ ይጠብቁ።
አዎ፣ አሁን የእሑድ ቅዳሜ